ሄሎ
ሄሎ፣ ሰላም ነው?
ጤና ይስጥልኝ። ክሊንት ሶኖች
እግዚአብሔር ይመስገን። information ለመጠየቅ ነበር ስለ አክሱም።
okay፣ ይቻላል። እሺ፣ የት አካባቢ ነው ያሉት?
ላፍቶ ነኝ እና ዛሬ ቢሮአችሁን መጣ ነበር፣ ግን ስንት ሰዓት እስከ ምትሰሩት?
ዛሬ እስከ አንድ ሰዓት ድረስ አለን።
እስከ ምሽቱ አንድ ሰዓት አላችሁ?
አ እስከ አንድ ሰዓት ድረስ አለን። ላፍቶ ከሆኑ I think ቦሌ ገርጂና ልደታ ነው office ያለን።
አዎ።
የትኛው ነው የሚቀርቡት? የቦሌ ወይስ የልደታ?
ልደታ ሳይሆን አይቀርም።
አ ልደታ ልደታ ይመስለኛል።
የት?
ልደታ አዎ።
ትንንሽ መስኮቶች ያሉት ነጩን ህንጻ ያውቁታል? መርካቶ የገበያ ማዕከል የሚለው
መርካቶ የገበያ ማዕከል።
አ ነጭ ህንጻ ወይም ደግሞ ፍርድ ቤቱ ጋር ሲደርሱ ይደውሉልንና እ አዎ።
ወጥተን እንቀበሎታለን።
በቃ እሺ፣ እሺ።
እሺ፣ ስሞትን ማልበል ጽዮን፣
ማናሉኝ? ይቅርታ ጽዮን፣ ጽዮን።
ጽዮን። እሺ፣ አዎ፣ ማስታወቂያችን ትናንት ከምን ላይ ደውዬ ነበር የሰሙት?
ነበረ።
እሺ፣ እሺ፣ አዎ፣ እሺ፣ እሺ፣ እደውልልዎታለሁ። ትንሽ ቆይቼ ነው።
እሺ።
እሺ፣ መልካም ቀን።